ሰላም ጤና ይስጥልን። ችብችብ ተጓግቶ ምንደርደው
ሰላም እናት ሰላም አለን።
እንትን አፒላት ካላችሁ አይደለ እንትናችሁ ላይ ወተት ዱቄት የህፃን ልጅ
አዎ አለን።
አንድ ቁጥር ብቻ ነው ያለው ወይስ ሁለት ቁጥርም አለ?
ኦኬ እሱን እንኳ ቆይሽ ቼክ አድርጌ መልሼ ልደውልሎት።
እሺ እሺ ውዴ ሁለት ቁጥር ነው የፈለጉት?
አዎ ሁለት ቁጥር እንዳለ ቼክ አድርጌልኝ እሺ እሺ እና አሳውቀውታል።
expiry ይቅርታ expiry date ኡንም በዛው እሺ እሺ እሺ እሺ፣ እሺ፣ አሳውቀውታለሁ።
ስልክሽን እንጠብቃለን።